ሄሎ ሄሎ
አቤት ጤና ይስጥልኝ። ከ Best Bet ነው የምደውለው።
እሺ ደውለው ነበር አይደል? አሁን አዎ አዎ
ስንት ብር ነበር request ያደረጉት?
አምስት ሺህ
fail አድርጓል። እሺ
fail ማለት
transaction ያዘዙት አልገባም ማለት ነው። ስለዚህ
ወደ game ኡ ነው የሚመለሰው
ወደ Best Bet account ኦ ተመልሷል።
እሺ እሺ እንደ አዲስ ማስወጣት ይችላሉ።
እሺ እሺ እሺ መልካም ጊዜ